hello ጤና ይስጥልኝ ቤተሰቦች ራሄል ነኝ። በምን ልርዳው?
እሺ እንትን account ኤ ላይ በቻፓ በኩል deposit አድርጌ ነበር አስገብቼ ነበር አምስት መቶ ብር እና ቆርጦብኝ ግን አልመጣም system ኡ ላይ እሺ ሜሴጁ አለ የዲፖዚት የዲፖዚት ሜሴጁ አለ ቻፓ ላይ ያሉ እ ቻፓ ከ አዎ ከባንክ የተላከልክ አዎ በቴሌ ብር ነው ያስገባት
እኮ እሺ message ኡን ላክልን ቴሌግራም
ቴሌግራም በፎቶ ነው ምልክልሽ አዎ message ኡን forward አድርግልኝ
እሺ screenshot አድርጌ ላክልሽ ይቻላል እሺ ቴሌግራማችንን ታውቀዋለህ አይደለ
በዚሁ እንትኑ ላይ አለ አይደል website ኣችሁ ላይ አዎ አዎ አለ እዛ ላይ እሺ እሺ